ጤና ይስጥልኝ። ቴስ call center ምን ልርዳዎት?
hello ጤና ይስጥልኝ።
አለ።
ትኬት መጠየቅ ፈልጌ ነው ከአሶሳ አዲስ አበባ እሺ፣ ለመቼ ነው የፈለጉት?
ለ ለማክሰኞ ማለት ነው።
እሺ፣ ሊሎት ካሶሳ አዲስ አበባ አሁን የፊታችን ማክሰኞ።
አዎ እሺ፣ እያየሁሎት ነው።
እሺ እሺ
ለአንድ ሰው ነው አይደል? መንገደኛ አንድ ሰው አዎ አንድ ሰው እሺ እሺ ማክሰኞ ከአሶሳ ወደ አዲስ አበባ አራት በረራዎች አሉ።
እሺ ቀን አራት ሰዓት፣ ሰባት ሰዓት፣ ስምንት ሰዓት እና አስራ አንድ ሰዓት።
እሺ የሰባት ሰዓት የሰባት ሰዓቱ
የሰባት ሰዓቱ አምስት ሺ አምስት መቶ ሰላሳ ስድስት ብር ነው።
okay እሺ
ይሄን ልቁረጥልዎት?
ትኬቱ እንዴት ነው? በእንትን ነው ኦንላይን ነው?
ኦንላይን አዎ። ስሞትን ይነግሩኛል፣ መዘግብሎታለሁ። በቴሌግራም መክፈያ ልክሎታለሁ።
እሺ ከዛ ከከፈሉ በኋላ ትኬቱን ልክሎታለሁ እዛው ላይ።
እሺ እሺ እሺ ስለዚህ ሊያዝሎት ሰባት ሰዓቱን መልሼ ልደውልልሻለሁ።
እሺ ይቻላል።